ጤና ይስጥልኝ ቴስ call center ምን ልርዳዎት?
አሁን ካርድ ልትልኝ ነው። አሁን እንትን ሰባት ሰዓት ከሀምሳ አምስት ነው ከመቀሌ ወደ አዲስ አበባ።
እሺ አንዴ ትንሽ ጠብቁኝ መስመር ላይ
እሺ
እሺ ከመቀሌ አዲስ አበባ ነው አይደል ያሉኝ? ለመ- ለቅዳሜ
አዎ እሺ እያየሁሎት ነው። እሺ አለ
እሺ እሺ
እሺ ስለዚህ ቅዳሜ ከመቀሌ አዲስ አበባ የሰባት ሰዓት ከሀምሳ አምስት ነበር አይደል ያሉኝ?
አዎ እሺ ማነው የመንገደኛ ስም?
ሳምሪ ሳምራዊ ሳምራዊ
እሺ ሳምራዊት
ሳምራዊት ገብረ አናንያ
ገብረ አናንያ
አዎ ሳምራዊት ገብረ አናንያ እህ፣
ገሰሰ ገሰሰ
ገሰሰው አዎ ገሰሰ። እሺ ቴሌግራም ላይ ስሙን በእንግሊዝኛ ጽፈው ይላኩል- ይልኩልኛል እንዳይሳሳት።
በምን ስልክ እሺ ዜሮ ዘጠኝ አርባ አራት
እሺ ሀምሳ አራት ሀምሳ አራት ስልሳ
ስልሳ ሀያ ሁለት ሀያ ሁለት እሺ አዎ አሁን ይላኩልኝ። እሺ
እሺ
እሺ እሺ